hello አቤት ይስጥልኝ።
አብሮ ይስጥልኝ ሜላት እባላለሁ ከዶክና real estate ነበር የምደውለው።
okay ከዶክና real estate
እሺ ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር
እ፣ ተመዝግቤ ነበር
እ
ከዚህ በፊት ተመዝግቤ ነበር ማለት ነው።
no service አረገህ ስልክን ሰጥተኸኝ ነው።
እ፣ okay ከዚህ በፊት
እ፣ ሌላ ሰዓት ላይ ትደውይልኛለሽ ስራ ላይ ነኝ
okay፣ እሺ ስንት ሰዓት ላይ ልደውል?
ከሰዓት እሺ